ሄሎ ጤና ይስጥልን ቤት
አባዬ አንድ አዲስ ልጅ
እሺ ምን ነበረ በሊግ ገብቶ ነበረ ብር
ብር እሺ
ማታ ኮስ አሸንፈን
ዊዝድዋር ሊግ እንገባለን።
ገባም አይደለ
አዎ ውሰድ हाँ, चल। यार मैं गुड्डी लेने आ गया
ጤና ይስጥልን ቤት सूर्या का हवा- አንድ ያግዝልን ማየ ምን አልከኝ?
አንድ ያግዝልን
ምን አልከኝ? ይቅርታ።
አንድ ያግዝልኝ
hello
አ በሊግ ላይ ገብቶ ነበረ የሆነ ብር መች ማታ ነበር?
አዎ ማታ አሸንፈን አለግኝ
አሀ በ SantimPay።
አ
እሺ system እየተስተካከለ ነው። ተስተካክሎ ሲጨርስ እገባልሃል። እሺ ትንሽ ጠብቀው
እስከ እንደዛ እያሉ ነበረ እስካሁን
እም?
system እያስተካከለ እያሉ ነበረ እስከመጣሁ አዎ አዎ አሁን ተስተካክሎ ስላላለቀ ነው። ስንጨርስ ይገባልሃል። ይቅርታ በጣም ስለቆየ።
አየ
እሺ መልካም